አሎ
ደንበኛችን ከአሪፍ ፔ ነው መስመሩ ተቋረጠ። እሺ፣ ደንበኛችን ባለፈው ልኬ ነበረ እንደዚህ screenshot አድርጌ
እ
ልኬ ነበር፣ ግን ምንም መልስ የለውም የባለፈው ራሱ። አሁን ደግሞ ትናንት ሁለተኛ ድጋሜ ነው።
እሺ፣ ስሞትን ማን ልበል ቴዎድሮስ በየነ ደምሴ
ደንበኛችን ቴሌብር የላከሎት message አሎታ
አዎ
እሱን screenshot አድርገው በቴሌግራም ቁጥራችን ይላኩልን። ስምና ቁጥሮትን ከስር ያስቀምጡ።
ስምና ቁጥሮትን
እሺ፣ እሺ፣ ሌላ ምረዳት ነገር አለ?
bye አመሰግናለሁ። እሺ